ሰው መሳይ ሾካኮች እንደምን አላችሁ? መቼም አትጠፉ አንዴ ስር ሰዳችሁ። ጊዜው የስራ እንጂ አይደለም የወሬ ሾካኮይ ታረሙ አትሁኑ ድሬ ሐቀኛ ለመምሰል አፍን ማሞጥሞጥ ምንም ቦታ የለው በቁርጠኛው ለውጥ ምንም ቦታ የለው በቁርጠኛው ለውጥ አለ አንዳንድ ሾካካ ከሃዲ ይሁዳ በብልጭ ልጭ ነገር ወዳጅ የሚከዳ ሾካካ ከሃዲ ሾካካ ወሬኛ ከምድር ገጽ ይፋልን እሾህ ነው መርዘኛ ከምድር ገጽ ይፋልን እሾህ ነው መርዘኛ